hello PIN ኡ እኮ ልክ ነው። ትንሣኤ ዘጠና PIN ኡ እኮ አምስት ብር ልክ ነው።
ነው።
ከዛ ሩፋኤል ቆይ ከስ- ሩ- ሩፋኤል ነው።
ሩፋኤል ነው።
ቆይ አንዴ ጠብቀኝ መስመር ላይ አንዴ እንዳዘጋው።
እሺ
አዎ ልክ ነው።
ዘጠና አምስት ብር ስን- አዎ የምር እሺ cancel አድርግልኝ። እሺ በቃ ሰውዬው complete ሰጠው።
በሉልኝ ማለት ነው። ሰጠኸው በቃ አይደል?
በይልኝ ሰጠው። ታው አዎ፣ ምንም እሺ፣ ሰውዬው ሲያስጨንቀኝ እሺ።
ሰጠው። complete በይልኝ።
እሺ፣ እሺ